ሄሎ ጤና ይስጥልን እንግዲህ ቤት ነኝ።
ስራው ነው ላይ እሺ ሰላም የረስ ነው ነው
እ የለችም ግን ምን ነበር ወንድሜ?
አይ እንትን ነበር የአዲስ ቤት ነበርና ጭሮ ላይ እሺ እሺ እና እሑድ ዕለት ስራውን ጀምረናል።
እሺ እሑድ ዕለት ማለት ነው። እምቢ ብሎ ነበር መጀመሪያ ላይ እሑድ ዕለት ጀመረ ጠዋት ላይ እሺ
እና እንትን ባነር እናንተን ራክ ብለው ነበረ አም
እና እሱ እሱ ነው። ሌላው ምንድነው ገቢ ነበረ የሚገባው በስ- በሳምንት ነው።
ሄሎ ሌላው ወይኔ ይቅርታ እሺ አባ እ ችግር የለውም። እና ገቢ በሳምንት ነው መግባት ያለበት እ በየሳምንቱ ነው አሁን መግባት ያለበት።
እኮ መቼ መቼ ነው ቀኑ?
እ ቀኑን እ እስቲ ቆይ ልጠይቅልህ። አንዴ አንዴ ትጠብቀኛለህ?
እ- እሺ። እቹት አንደኛ ቤት ይህ ስልክ እኮ ይዣለሁ አንቺ
ሄሎ ሄሎ እ አባ እስከ ማክሰኞ ድረስ እ ጠብቅ እሺ፣ ወይ እስከ ሮብ ምናምን ነው እሺ።
ሰኞና ማክሰኞና ሮ አዎ አዎ አይ አይ ፊክስ ለማድረግ እና ያለው ነገር አሁን መግባት ካለበት ሰኞን ለማስገባት ነው ስላሰብኩ ነው።
እ እ በቃ እሺ ችግር እንደዛ እንትን አካውንቱን ልከለኮልኛለ በቃ እስከ ማክሰኞ እስከ ሩብ ድረስ እንትን ማለት እችላለሁ ወንድሜ።
እስከ ሮብ ድረስ ማለት ነው።
አዎ አዎ አዎ፣ ለፋይናንሶች ነው አሁን የሚገ- በእናንተ ነው ገቢ ፋይናንስ ፋይናንስ አይ፣ እሺ በ- ወይ ቴክስት አድርግልኝ ቴሌግራም ላይ እ አስቸገርሽ።
ችግር የለውም። እሺ ላክልን ስልካቸውን።
አዎ፣ ወይ ስልካቸው ወይ ቴሌ እሺ ሀብታም ሀይበለኝና ሀብታም ሀብታም ሀብታሙ ጭሮ ጥሩ። እሺ ወይ እዛው እናንተ ቴሌግራም ላይ አቻታቻ አሁን እልክልሃለሁ።
እሺ